ያደረጉት ነገር አለ?
ሄሎ
ይሰማዎታል? ደንበኛችን ከቢጃይ ነው የደወልኩት።
አሁን ተቋረጠ ይሰማኛል። አዎ። እም እሺ ሙሉ ስሞትን ይንገሩኝ።
እ እ
ሙሉ ስሞትን ሄሎ?
ይንገሩኝ።
አበረሽ ደ- እ ሙሉ አበረሽ ደምሴ
አበራሽ ደምሴ አዎ ደውል ስልክ መዝገብ።
እ
እሺ አንዴ መስመር ላይ ጠብቁኝ። እ፣ የወረፋ ቁጥር ሰጥቻለሁ።
እሺ
መስመር ላይ ነው
አቤት መስመር ላይ ያሉ ይሰማዎታል?
አዎ አዎ እሺ የወረፋ ቁ- የወረፋ ቁጥሩ 17036 ነው።
የ የአውሮፓ ቁጥር
17036
አስራ ሰባት 17036 እሺ አንድ ቆይ ይቅርታ ልጣ ሄሎ ንገርኛል
17036
አስራ ሰባት ዜሮ ሶስት
ስድስት ስድ- ስድስት ነው
አዎ
እሺ እሺ
እሺ እስከ ሶስት ቀን ካልመጣሎት መልሰው ደውለው እ፣ ቅሬታ ማቅረብ ይችላሉ።
እሺ አመሰግናለሁ።
ሌላ መረዳት ነገር ይኖራል?